ነገ እኮ ነው ታዲያ የመጨረሻው ኬፕ መቼ ነው የምትሰጣጡት? መቼ ነው የምትሰጣጡት?
ሄሎ ሄሎ እቤት ገበሬ food አዎ።
ከቢዩ delivery ነበር የምደውለው።
እሺ order አዛችሁ ነበር አይደለ? በ order ነበር ዘጠና ዘጠና ሶስት ሰላሳ አንድ mini combo
እሺ
mini combo አይደለ?
ሁለት አዎ አዎ ሁለት እ፣ አልደረሰም ብሎኝ ነበር driver ኡ።
ቆይ check ላድርግልሽ አንዴ kitchen እሺ